hello
ሰላም ነው እማ?
እግዚአብሔር ይመስገን።
ያሪስ ኮምፓክት ሁለት ሺ ስድስት ሞዴል አይቼ ነበር። D ሰማንያ ሺህ የለጠፈ ሁለት ስድስት አለ
ስንት ነው ዋጋ?
አስራ ሰባት ከሀምሳ
አድራሻቸው የት ነው? በአካል መምጣት እችላለሁ?
አ መስቀል ፍላወር
ምኑ ጋር ናዝራ ሆቴል ዝቅ ብለህ በአፍሮ ሊንክ መኪና መሸጫ ወደ ውስጥ ገባ ብሎ
እሺ፣ አስራ ሰባት ከሀምሳ ነው ያልሽ?
አ ድርድር አለው?
የተወሰነ ይኖረዋል። አዎ።
እሺ በቃ እሺ